ይሻለ ነበረ ወንደላጤው ነው አፈንዳ አፈንዳ ናፈንዳ ላኩጀ ኮልኮልኮይ ዘንድሮ ይሻለ ነበረ ወንደላጤው ነሮ አፈንዳ አፈንዳ ናፈንዳ ላኩጀ ኮልኮልኮይ ዘንድሮ ናምራና ተውባ ስትወጣ ከቤት የለም ሲባገሩ የሚቀራት እኔም ያናየች የተዋወቅኳት በቀረ ቢኖሮ አላገባኳት ከቤት ስትመለስ